ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ባኩም ልርዳዎት
ሄሎ ጤና ይስጥልኝ ጤና ይስጥልኝ ምን ልርዳዎት አሁን ደውዬ ነበረ እና እሺ
ዘጠና ሶስት ዘጠና ምንትን ላይ ደው- እንትን ምንድን ነው ስልክ ሰ- ሰጥተሽኝ ነበር አንቺ ከሆንሽ
እሺ ባንኩ የቴሌግራም ስላልኩኝ።
ቁጥር ነው እም?
የቴሌግራም ቁጥር ነው የሰጠኑት አዎ እሺ
ዜሮ ዘጠኝ ሀያ አንድ አይደለ
አይ የእኛ የቴሌግራም ቁጥራችን ዜሮ ዘጠኝ ዘጠና ሁለት ብሎ የሚጀምር ነው
የ- ዜሮ ዘጠኝ ዘጠና ሁለት አዎ ዘጠና ሁለት
አስራ ሶስት ዜሮ አንድ ሀምሳ አምስት የሚል
ዘጠና ሁለት ነው እሺ እሺ እሺ thank እሺ ደመያቸው መልካም ምሽት እሺ